hello ሰላም ጤና ይስጥልን። ChipChip
ሰላም ሰላም።
አለን። ከዚህ በፊት refund ጠይቄ ነበረ። ሶስት ቀን ሆነው እውነት
okay ምንድን ነበረ?
ተሳስ I think ተሳስቶ ነው መሰለኝ። ሁለቴ ነው place ያደረገብኝ order እና አቮካዶ ነበር ያዘዝኩት።
በዚህ ቁጥር ነበር።
yeah okay እሺ፣ check አድርግልኝ። አሳውቀው ነበር refund እንዲደረግ ነው?
አዎ የዛኑ ቀን ነበር የደወልኩላቸው። በነጋታ ይገባል ብሎ ነበረው።
Okay፣ ይቅርታ ምንድን ነበር የሆነብዎት ያሉኝ?
አቮካዶ ራሱ ድጋሚ ያዞብኝ ነው።
እህ okay፣ fail ነው ያደረገው።
ያ fee ከተቀበለ በኋላ fail አድርጎታል።
አዎ መቶ ዘጠና ብር አዎ Okay፣ ያው ይሄ fail ስላደረገ ይመለስልዎታል። አዎ
እኮ አዎ፣ አዎ።
fail ሲያደርግ በሰባ ሁለት ሰዓት ስለሚደረግ ነው እስከ ነገ ይደረግልዎታል።
Okay፣ አይ ሶስት ቀን ሆነው ነው።
አዎ አይ ልክ ኖት። አዎ እሺ ችግር የለውም ነገ ይደረግልዎታል ከነገ ያለው።
Okay።
እሺ እናመሰግናለን። መልካም ምሽት።